hello ጤና ይስጥልን ችብችብ።
ጤና ይስጥልኝ።
አብሮ ይስጥልን።
order አድርጌ ነበረ በሁለት ከአስር ቀን በፊት
እሺ ከዛ order ኡ አልሞላም እንድታይ ብሎ እዛ refund ይደረግልሻል ተብዬ ግን እስካሁን ምንም የተመለሰልኝ ነገር የለም።
መቼ ነበረ? ትናንትና ነው order ያደረጉት።
በሁለት ነው በሁለት
በሁለት ለፈረንጆች በሁለት አዎ፣ ከአስር ቀን በፊት ማለት ነው።
አልተመለሰሉትም።
አልተመለሰልኝም። ደውዬ ይመለስልዎታል ብለው ነበር ግን አልመለሱም።
እሺ check አድርገን ዛሬ refund እናደርግልዎታለን።
እሺ አደራ።
ችግር የለውም። እሺ እሺ መልካም ቀን